hello ጤና ይስጥልን ቤት ቤት hello hello ጤና ይስጥልን ቤት ቤት
አስራ cashier code እንትን ለማስፈለግ ፈልጌ ነበረ።
ምን አልከኝ አባት?
አለ hello?
አይሰማም።
ይሰማል። አዎ ምን ነበር?
ቤ- ቤት ቢት ነው አይደል?
አዎ ቤት ቤት ነው።
አዎ cashier code ልነግርሽ ፈልጌ ነበረ። ውጤት አላወቅኩምና እሺ
አስራ ሶስት
ንገረኝ። እሺ አስራ ሶስት ሀያ አምስት
ሀያ አምስት ሰማንያ ዘጠኝ ስልሳ ሰባት እሺ ስልሳ ሰባት እሺ ስድስት አምስት ጌም ወርቆብሃል።
አምስት ጌም አዎ እሺ ማ እሺ እናመሰግናለን። እሺ